Hello loud አድርገው። Hello ጤና ይስጥልኝ።
ሁሉ ስፖርት ነው። ምን ልርዳዎት?
deposit አድርጌ አልገባልኝም።
እሺ፣ transaction ኑን የተላከሉት message አለ አይደለ?
አ አ፣ እሱን screenshot አድርገው ቴሌግራም ላይ ይላክልኝ።
ማለት እ፣ ምንድነው ሁል ስፖርት ላይ ያለውን transaction ኑን አዎ፣ አይ አይደለም፣ ከባንክ የተላከሉትን።
ከባንክ የተላከውን አዎ፣ በምንድን ነው የምልከው? በዚሁ ቴሌግራም አድራ address አላችሁ? በዚሁ አይደለም፣ እ፣ ጥያቄ ምልክቱ ጋር አለ ቴሌግራም እሺ እሺ እሺ